ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው
ትናንትና ነበረ ቴሌ ብር የላክ ነው እስካሁን አልገባም እኮ
ደንበኛችን ብዙ ጊዜ እየደወሉ ነው ቴሌግራም ላይ እናሳውቆታለን ሲስተካከል ብዙ ኢሹ ነው ያለው በየተራ ነው እየተስተካከለ ያለው
አይ ፈልገው ነው ነበረ ብሩን ነበረ አሁን ፈልገ ነው ነበር ያለው ስሞት ማን ነው ቴሌግራም ላይ
አላዛር
በዚህኛው ስልክ ነው ቴሌግራም ላይ ላኩት
በሀምሳ ሁለቱ ቤት በበላውበት ሀምሳ ሁለት ሰባ አራት
ሰባ አራት ዘጠና ሰባት ዘጠና ሁለት
ሁለት ሺ አራት መቶ ብሩ ነው አዎ
ስልኩ በየትኛው ነው በሀምሳ ሁለት አሁን በነገሩኝ ነው አዎ
ይንገሩኝ ድጋሚ ዜሮ ዘጠኝ ሀምሳ ሁለት ሰባ አራት
እሺ ዘጠና ሰባት ዘጠና ሁለት
በድጋሚ አስተላልፍልዎታለሁ መልሱን ሳገኝ አሳውቆታለሁ